ጤና ይስጥልኝ Best Bet ቃል ኪዳን ነኝ ምን ልርዳው?
እ?
ጤና ይስጥልኝ Best Bet ነው ቃል ኪዳን ነኝ ምን ልርዳው?
ይሄ መስመር ላይ ጀባ ራሱ ሶስት መቶ ጠፍቷል።
እሺ deposit አድርጋ ነው?
አ እሺ የ deposit message ኡን እና አ እ፣ ከ CBE ነው ወይስ ከቴሌብር ነው ያደረግከው?
CBE በቃ የ CBE ስልክ ቁጥርህን እና CBE የምትጠቀምበትን ስልክ ቁጥር Best Bet የምትጠቀምበትን ስልክ ቁጥር እና deposit message ኡን አንድ ላይ ቴሌግራም ላይ ላክልን።
ይሄ ስልክ ነው አይደለም ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት ኮረስ ሰላሳ ሰባት ሰላሳ ሰባት
ዜሮ ዘጠኝ ዜሮ ሶስት አርባ ዜሮ አራት ሶስት አርባ ሰባት No ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት እሺ ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ አዎ ይሄ የቴሌግራም የቴሌግራም ቁጥራችን ነው። deposit message ኡን የ CBE እና የ Best Bet ቁጥርን አንድ ላይ አድርገህ ላክልን።
እሺ እሺ እሺ መልካም ምሽት።
እሺ